ሌላ ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ደንኪው ላይ ነው የደወሉት ለምንረዳዎት?
እሺ መረጃ ፈልጌ ነበረ።
እሺ
አሁን ሰሞኑን ላይ ያለው የለንደን ለንደን ላይ የሚካሄደው አለ አይደል ፕሮግራም እህ
በዛ ከዚህ ለኢትዮጵያ ከኢትዮጵያ ብር ለመላክ እና ስለተቸርኩ እንዴት ላደርግ የሚለውን ለመጠየቅ ነው። GoFundMe የሚለው እንዴት ነው ስላልገባኝ፣ ምናልባት መረጃ መስጠት ከቻላችሁ።
እሺ የኢትዮጵያ account ላጣራና እደውልልሻለሁ።
እሺ እሺ፣ አመሰግናለሁ።